ሄሎ ሰላም ነኝ።
እሺ ሰላም ነው። ፒን ፒን ታስተካክይልኝ ነበረ ከብቼ ይላል ማለት ነው።
እህ እ?
ፒን ታስተካክይ
ንገረኝ ኦርደር ነበረው። ሄሎ
ዜሮ አምስት ሰባ አምስት ዜሮ አምስት ዜሮ ሰባ አምስት አምስት ሰባ ሰባ አምስት አምስት እሺ፣ ከቢጄ እቀጥላለሁ።
ቼንጅ ሳይን ነው የሚያልቀው አት ማለት ነው እ?
የት?
ከቢጄስ ማለት ነው እ ወደ አያት ሰንሻይን ነው የሚያልቀው ማለት ነው።
ሀያት የት?
አያት ቼንጅ ሳይን
እሺ ከሰሚት ከሰሚት ማለት ነው ወደ አያት ሰንሻይን ማለት ነው።
ሀያት ሰንሻይን ሀያት አዎ።
ጋር ያለው ሰንሻይን ማለት ነው። በቃ እሺ፣ በዛ check አድርግላለሁ።
እሺ
እሺ